ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንወደው።
ወጪ አድርጌ ነበር ትናንት፣ ግን ወጪ አልገባልኝ።
ከዝውውር ታሪክ ላይ ቴሌግራም ላይ ልከዋል።
አላኩም።
የዝውውር ታሪክ ውስጥ ግቡና አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይልኩልናል።
እሺ
ቁጥር የያዙ የእኛን የቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት